hello hello አቤት፣ ሰላም ነው አባ?
ሰላም ነኝ።
ከቤት ቤት ነው የምደውልልህ። አንድ የትኬት ወይ coupon code ኡን ትነግረኛለህ? hello እዚህም ኮምፒውተር ላይ ያለ አይደለ? እንደ ሁሌ እኮ ትኬት ኮ- ኮድ ለምን ትጠይቃላችሁ?
እን- ያንተን እኮ ነው የምትነግረኝ። ብዙ ትኬት እኮ ነው ያለው። በምን እለየዋለሁ?
እሺ
እሺ ልንገርሽ፣ ልጠብቅህ? አዎ ትጽፊያለሽ?
coupon code ኧዋን ንገረኝ። አዎ
አስራ ስድስት እሺ
ሲ አራት
okay በ- እንትኑን ነው እየነገርከኝ ያለው። ኩፕ ከላይ ያለችው cashier code ወይ coupon code ኡን ንገረኝ።
የቱ ነው coupon code?
ከላይ የለም? ከላይ ትኬቱ ላይ አናቱ ላይ ያለው ወይ ደግሞ ከታች አናቱ መጨረሻ ላይ ላይ ከቀኑ ቀጥሎ ያለው እሱን እኮ ነው እየነገርኩሽ ያለው ticket code ወይም ደግሞ cashier code የሚል የለም? ከታች መጨረሻ ላይ cashier code መጨረሻ ላይ አጭር ናት ብዬ ነው እሷ።
እሺ ሰማንያ ሰባት እሺ
አርባ ስ- አርባ ስድስት እሺ ዜሮ ሀያ አንድ
እሺ እሺ በቃ አግኝቼዋለሁ። እሺ check አድርጌ መልሼ እደውልልሃለሁ።
እሺ እሺ